hello ጤና ይስጥልኝ።
ጤናችንን ሰላም ነው?
እግዚአብሔር ይመስገን። ምን ልታዘዝ?
አይ አጠቃቀሙ ስላልገባኝ
ምን አሉ?
አጠቃቀሙ ስላልገባኝ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
አ
ከዛ ሰባት ቁጥር ይጫኑና አማርኛ ያረጉታል።
እሺ ሶስት ቁጥር ለመጫወት የሚለውን ይምረጡና ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
አ ጥያቄና መልስ በ coin ሁለት ቁጥር ላይ coin ይገዛሉ። ከሁለት ብር ጀምረዋለ። የእድል ጨዋታ ደግሞ አንድ ቁጥር ላይ subscribe ያደረጉና ትኬት ይገባልዎታል። እድሎትን ይሞክሩ።
እሺ እናመሰግናለን።
አሜን። እሺ